ጤና ይስጥልኝ ኢቴሌ የበረራ መረጃ ማዕከል እባክዎት ምነው ልዎት?
ጤና ይስጥልኝ ቅድም የደወልኩልሽ ነኝ ቅድም የመጣ የመጣ ነው ማለት ነው።
እሺ
እኮ ባለፈው እኮ ትኬቱን ስንቀርጥ በሌላ ልጅ ነበረ እንትን ያልነው ቴሌግራም ላይ ላክንልህ ማለት ነው።
እሺ እና ስንደውልለት አላነሳ ስላለን ነው ወይ ቴሌግራም ላይ በዚህ ስልክ አይበለኛ።
እሺ ይሄ ይሄ ቁጥር ያርሰው ነው?
አዎ እሺ ዛሬ እዛ ልላክልህና ያለውን ነገር አሳውቀኝ።
እሺ እሺ ስለደወሉ አመሰግናለን። መልካም ቀን።
እሺ እሺ